እንደ ሞዳናዬ እንደ ጎዝጓዛዬ የረሻ አበባዬ እንደው ጎዳናዬ እንደው ጎዳናዬ እንደው ጎዝጓዛዬ የረሻ አበባዬ እኔስ ማማዬ እኔስ ማማዬ አቤቱ ገላዬ ምነው ጎዝጓዛዬ ምነው ጎዝጓዛዬ ድረሻ አበባዬ አሽማጣችሁም ያሽማጥ ሰሚውም ይንደደው አበጀሁ አረኩት ልቤ ከወደደው ልጣላህ ነበረ ሰው ወደሻል ብዬ እኔ አጥንት አልበላም ከውሾች አስጥዬ ነይ ነይ ጎዳዳዬ ነይ ነይ ጎዝጓዛዬ ናፍቆሻል ገላዬ ስትወጂኝ ልወድሽ መሐላ ነበረብኝ ስታይ ብጠላሽ ምን ኩነኔ ያለብኝ አይ እንደው ጎዝጓዛዬ ምነው ሞናናዬ ምነው ሞናናዬ አቤቱ አበባዬ ምነው ጎዝጓዛዬ ምነው ሞናናዬ ምነው ሞናናዬ ድረሻ አበባዬ እኔስ ጎዝጓዛዬ እኔስ ጎዝጓዛዬ ድረሻ አበባዬ እኔስ ማማዬ እኔስ ማማዬ ማሪዮ ለላዬ ሐዘንተኛ ነኝ ካባ ለብሻለሁ እያለቃቀስኩኝ ትቻት መጥቻለሁ አስራ ሁለት መርፌ አይሆንም ማረሻ እባካችሁ ተውኝ እኩያ የልሻ እኔ ስማማዬ እኔ ስማማዬ ድረሻ አበባዬ አጊ ጎጎ ጎጎ ጎጎይ ቢሻኝ መንዝር ሂድ ቢሻኝ መርሃ ቤቴ ጅምር የማነፍቷት ሳይሰማ ሞቴ አይ ምነው አበባዬ ምነው ጎዳዳዬ ምነው አበባዬ ነይ ነይ አበባዬ ምነው ጎዝጓዛዬ ምነው ሞንማናዬ ምነው ሞንማናዬ ድረሻ አበባዬ ነይ ነይ ሞንማናዬ ነይ ነይ ሞንማናዬ ናፍቆሻል ገላዬ ነይ ነይ ጎዝጓዛዬ ነይ ነይ ደባቃዬ ናፍቆሻል ገላዬ ፍቅርና ገንፎ ትኩስ ትኩሱን ነው ከዋለ ካደረ ለካፊው ብዙ ነው መውደዴን መች ሆነ የምናዘዘው ካንቺ በቀር ሌላ ሰው መጥራት የለው ነው ሞንሟናዬ ምነው ሞንሟናዬ አቤቱ ገላዬ ምነው ደባካዬ ምነው ዘንካታዬ ነይ ነይ ነይ አበባዬ አይ ጎጎ ጎጎ ጎጎይ ቀይም ተፈጥፍጦ ሲበላ ደርሼ ሕመም ሆነችብኝ ላጠቅመኝ ቀምሼ እስላሟን እስላሟን እስላሟን ይሉኛል ስንት ቀን ቆራቢ ክርስቲያን ይገኛል አይ ምነው ጎዳዳዬ ምነው ሞናናዬ ምነው ሞናናዬ ድረሻ አበባዬ ነይ ነይ ደባካዬ ነይ ነይ ዘንካታዬ ነይ ነይ ደባካዬ ናፍቆሻል ገላዬ ነይ ነይ ሞንማናዬ ነይ ነይ ሞንማናዬ ነይ ነይ ሞንማናዬ ናፍቆሻል ገላዬ